Hello ጤና ይስጥልኝ ተድላ አምቡላንስ እባኮ ምን ልርዳዎ?
እዚህ ከሀሌሉያ እሺ
ቆየ አስራ ስድስት ነበር።
እ አምቡላንሱ እዚሁ ነው ያለ፣ ሀሌሉያ አለ Okay case ኡ ምንድን እና ነው ኦክሲጅን ይዘን- አናገረቻችሁ?
አ- ኦክሲጅን አይ አሁን አይፈልግም?
መደ አ? ኦክሲጅን ትንሽ አለ።
Okay ከልጅቷ ጋር አውርታችኋል?
አላወራንም፣ ይኸው ገና ለመደወል ነው።
Okay እሺ ኦክሲጅን ይጠቀማል አይጠቀምም?
ይጠቀማል፣ ኦክሲጅን ይጠቀማል።
ስንት ላይ ነው?
ስንት ላይ ነው ኦክሲጅን የሚጠቀመው? አንድ አንድ okay case ኡ ምንድን ነው?
Case ኡ case ኡ case ኡ ምንድን ነው?
Hello በምኒ የ- የማን ነው ይሄ? Hello Hello እ፣ አቤት እ፣ በምኒ ናት?
እ? ምን አልሽኝማ?
Hello okay case ኡ ምንድን ነው?
Case ኡ cervical CA ነው ምንም አሁን ከእንትንና እንትን renal failure ምናምን አለው እና አሁን ከኦክሲጅን ላይ አድርገሽ ቤት እንድታደርሽልን ነበር።
Okay ስለዚህ እሺ።
እኮ- አይ ልጆቹ አሉ እዛ?
የት? አዎ ታች አለ።
Okay እሺ በቃ እሺ እሺ ሳወጥቼ ለሰዎቹ እደውልላቸዋለሁ። እሺ እሺ እሺ እሺ
Hello እ፣ hello Hello።
እ፣ ሂሳብ አውጥቼ መልሼ ልደውልልህ። እሺ?
እሺ እሺ